ሁሉንም አይቻቸዋል።
ሄሎ
ወዬ አቤት፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ጊዜ አዎ፣ ሁሉ ሰላም ናቸው። ወርቄ እ እንዴት ነው? ከ- ከ Flintstone ነው ምስነው የምደውልሎት።
አዎ፣ አይ ደውላልኛለች እንትና አይደል?
እሺ፣ አ- አናገረች። እንዴት አደረጉት?
አናገረችኝ። በቃ ደ- ተደዋውለናል፣ ተቀጣጥረናል።
እ ለመቼ
ወደ weekend ወደ አርብ ምናምን እንትን ተ- ተቀጣጥረናል።
እ ቦታውን እ
ቦታውን እሺ።
አይቼዋለሁ እዛው ሰፈር ስለሆነ ማለት ነው።
እ- እሺ እሺ